ጤና ይስጥልኝ ቪኦኤ ኢትዮጵያ የደንኝ እባክዎት ምን ልርዳዎት?
አብሮ ይስጥልን። ጅራፍ ፈልገን ነበረ የለም።
ድራፍት የት አካባቢ ነው ደንበኛችን?
ለቡ ለቡ አካባቢ
እባክዎትን አንዴ መስመር ላይ
አቤት ሄሎ hello ይሰማ- ይሰማዎት?
አሁን ይሰማል። አዎ።
እ፣ ሰሞኑን እያገኙ ነበረ?
አረ ቆየ አንድ አስር ሳምንት ምናምን ሆናቸው ሆኗል ከቆመ።
ከመጣ
አዎ ደንበኛችን ወደዛ መስመር ትንሽ ችግር ስላጋጠመን በዛ መስመር ላይ ያሉት እ፣ ቤቶች አሁን ላይ እየተደረገ ያለ ከካዛንቺስ ወደ አድዋ ድልድይ መሄጃ ካሌብ ቃላ ድልድይ ይባላል።
እንደዚያ ነው።
አዎ፣ ከዛ ከቃላ ትሬዲንግ ነው እየገዙ ያሉት ከየት
ከአድዋ ድልድይ አይሰማም?
አድዋ ድልድይ? አ ይሰማል ይሰማል።
አዎ፣ ከካዛንቺስ ወደ አድዋ ድልድይ መሄጃ ቃላ ትሬዲንግ የሚባል እሺ እሺ እሺ ችግሩ ሲፈታበት ከዛ ይጠቀሙ።
እሺ።
እሺ፣ ደንበኛችን ሌላ ምረዳዎት ነገር አለ?
ሌላ ምንም ነበር ነው።
እሺ፣ ደመኛችን ስለደወሉን አመሰግናለን። አገልግሎት ላይ ያሉትን ሀሳብና ሴት ከሚሰሙ ድምጽ ባለ አስቀምጡልን። መልካም ቀን ይሁንልን።
እሺ አመሰግናለሁ።